ጤና ይስጥልኝ ሄሎ ቪዛ ጁዴ ነኝ። እባክዎ ተመናየት የጉዞ መረጃ ልስጥዎ?
አዎ
ጤና ይስጥልኝ አብሮ ይስጥልኝ።
አብሮ ይስጥልኝ። ደንበኛችን ማየት የጉዞ መረጃ ልስጥዎ?
የኢትዮጵያን አሜሪካውያን
አሀ
ፓስፖርት ምናምን አውጥተን አሜሪካ ላይ መሄድ አም- ያለውን መረጃ ለማወቅ
ድምጾት ይቆራረጣል ደንበኛችን ይቅርታ፣ እንዴ ግልጽ አድርገው ይነግሩኛል?
አይ የውጭ ሀገር ለመሄድ ፍላጎት አለን።
እሺ እሺ እሺ የት ሀገር እ፣ ጉዞ መረጃ ልስጥዎ?
አዎ የአሜሪካ የአሜሪካ በምን በትምህርት በስራ በ visitor አይ በስራ በስራ በስራ እሺ እርስዎ እ፣ የተለያዩ ስራዎችን የሚያገኙበት website አለ እ፣ ስልክዎት ላይ እኔ site ኡን ሰጥዎትና ስልክዎት ላይ ገብተው እዛ ላይ ማግኘት ይችላሉ ይሰማል ደንበኛችን እየሰማሁ ነው።
እሺ ይጽፋሉ እስክሪብቶ ይዘዋል አሊያም ደግሞ በስልክዎት ይይዛሉ
አይ በጽፈዋለሁ እሺ እ፣ ዩኤስኤ ዩኤስኤ
ዩኤስኤ ጆብስ ጂኦ ጂኦ ቢኤስ
ዩኦቢኤስ
ጄኦ ቢኤስ አዎ እዚህ ላይ ጉግል ላይ ገብተው ይሄንን ጽፈው ሰርች ሲያደርጉ የተለያዩ